ጤና ይስጥልኝ ለይዛ በኪስ በኩል ላይ ስትሆን ተጨርሶ እንዴት ዋልሽ?
ይሰማኛል። አቤት እንትን ቪዛ ዱባይ ፈልጌ ነበር ቪዛና ትኬት እሺ፣ ቪዛ በምን አይነት ቪዛ ነው መሄድ የፈለጉት?
ማለት እ, ለወንድ ነው የፈለግኩት እና እዛ ለሚ- ማለት በምንም እ, እናንተ በሚመቻችሁ ብቻ እዛ እንዲሄድ ነው እዛ አክስት ምናምን ስላለችው እዛው ስራ ምናምኑ እዛው ያገናኝታል መሄድ የፈለገው ቪዛና ትኬት ነው
አዎ፣ ስለዚህ ቪዛውን ለማግኘት እኮ መጀመሪያ apply ማድረግ አለበት። ስራም ከሆነ ከዛ በስራ ከሆነ የሚሄደው እ እዛ ካለቀ